ሄሎ ሄሎ ጤና ይስጥልኝ።
አብሮ ጤና ይስጥልኝ ይስጥልኝ።
አለ አቶ ጌታቸው ንጉሴ
አልተሳሳት
የት አባቱ ነው ያለው ይህ ሰውዬ?
እ
ይሄ ራሴ ምን አባትን ፈለገ?
ኬንያ ጠረፍ ነው።
ምንድን ነው የምሰራ እዛ?
እዛ ስራ አጥ ነው።
አስቸኳይ አስቸኳይ እና እና እዚህ ሀገር ላይ ስራ ሰጣለሁ። አንዳንድ ግለሰቦች ማጃራት ይመጣሉ።
አልፈልግም አልፈልግም።
ይሄ ትፈልጋለህ?
ሰውየው ዴስ እንዴት ነው ሚዲያዎች እባክህ?
እንዴት ናቸው?
ዲኤስ ሚዲያ ውስጥ በቃ የዋውን ነገሮችን እያስተካከለ ነው፣ መስመር እያስያዝን ነው።
እ አካሚ ገረሜ።
ሙስራን አንተ ቢሮ እንጀራ ሙሽራ ያደወለ
ታራሙ
ዋንተ ብብታን ጅራ ቦርሳ ቶርበቲ ሰገንታን ዋንተ ፌደ
ኦኬ እኔ ደግሞ እኮ በቃ ይረፉ ለምን ጨናንቃቸዋለሁ ብዬ ዛሬም ትላንትም አልደወልኩላቸው።
አኒስ ጀላጨልዝና ሊማ ላንቴ ስልኪር መሌ አንደወልቱና እንጀ
እሺ
በቃ ተጨናነኳ። እኔ ይኸው እንገድ ደግሞ ኩኖ አንዶም ሰርጊ ሀረን ሴ ቦሩ ሰርጊኒ ጓደኛ ኮሰናሳ ዶክተሪች አድቫይዘሪ ኮሲኝ
እ
obboleettii rumsiisaa guyyaa guyyaa lamaan kana isaa biilii na gochaa ture ndoo har'a immoo jalaan miliqe malee
ኧረ እባክህ
hin gaddanda'u mana na fuudhee galchee እሺ
achaan bule wajjinan bule hin gadda kaleessa gara galgalaan jalaa miliqee galee boruu diraamaa wayii waraabsee tanas ኦዲዮ ቢዚን ደግሞ ነግሬው ጠፋሁበት እ
isa boruuyyuu kan ganama mana koottu yookaan isaatee sargiitti hoteela koottu naan jedhaa ani immoo kilkiliin qabaan jedhaani
እሺ
karaa holletaniin wal biraa deemne amma
ኦኬ እና ማታ ወይ ቶሎ ከወጣሁ እደውልልሃለሁ። ሄሎ ሄሎ ሄሎ
ውይ ሄሎ የት ሄደህ ነው በመሀል?
ማ ኔትወርክ ይመጣ
አ እና ማታ ከላይ ስራ አለ።
ወዴት ነህ?
አለው እኔማ ከተሳኮ የዋቱ ከላይ ሰው ልጥፍ ነቀራት እ
ያን ነገር ለምን ነገ አንገላገለውም በዛውን አንጀደ
እሺ
ጀናኒን ዮም ለርግን ያሶፍነ ዮም ሞ ከነጎነሬ ጀናኒ ግሩፕ መረጥ ያሶፍነ ካን አንጀደ ግን ደግሞ ግሩፕ ላይ ማልጻፈም እሱም
አ
አሁን ደውዬለትም ስልክ አላነሳም
ምን አሰበህ እሱ?
አይ ካነናን እንጀን አከስመት ለምን በ- በዛው ነገ አንገላገልም በፕሮግራሙ መሄዳችን ስለማይቀር አ
በዛው ለምን አንጨርስም ነበር እሱ ያሳብ ያቀረበው።
እ ይሁን ችግር የለውም ግን ያው የግድ ሁሉም ሰው መስማማት መቻል አለበት። አ
አኒስ ሞ ያደውን ጎሳ ቀማሊፊ ቶኮፋ ወልርግኔ ሲመሪ ያኔ
እ
ማሁም ነውፊ ቶኮ ለመተሞ ማላ ቢኖ ጅትስ ሞ ዮም ሞ ቢተማ ያውም ቢሰማ ይሻላል።
አይሆንም። ዝም ብዬ ሳስበው ለነገ የሚሆን አይመስለኝም።
አ
የወጣው ባት ቦሩ ወለርጎ ኬኛ ከጨራት ፈየደምኔ አቹማቲ መሪያኔ
እ
ጉያ ጉያ ወሊፍ ከኔ አማ ጉያ አማ ከናቲ ስላቲ ዋ ወለቲ ቡሱ ቀብኑ አመነ መነሳ ዋ ወሊ ገልሰና
እ
አማ ጉያ መናትኔ ወሊ ከኔ ጉያ አቺ ጋፋ የምስነት ወልት ቀብኔ ጉያ ብራ ቤል ለምኔ ቶለ አቅኔ ባይሰነት ፈካታ
ከሰይ ማለፊ ቦሩናማ ብራሲን ግራ መና መና አንተ ፊ ነው ሰገንታ ከኝ ቀበኔቱ ከኮባት ረኩ ከሰይ ሄሎ ሄሎ ሄሎ ሄሎ
የስ ሳር ሄሎ
ነጋሙ ሄሎ አንተ ምንድን ነው በመሀል በመሀል ይጠፋል ይሄ?
እንትን እኮ ነው
እ
በኢንተርኔት ስለሆነ የምደውለው አ ለዛ ነው አየህ loss ሲመጣ
አዎ connection እንትን ባለ ቁጥር
okay
ለዛ ነው በኢንተርኔት ነው የምደውለው
ያለበለዛ አይደውልም አ ኢንተርኔት የግድ ነው
አዎ አዎ
okay እና ኮማ ቦሩናም ሲንጅራ ሰገንታ ብራ ምናምን ዋን ጀጀረኔ
እ Ooma keenyatti isa kanaaf isa kan godhannee tokko wayya malee yoo odoo waliin haasofin odoo waan tokko walitti hin guurin odoo waan tokko hin bitanin hin ta'u gaa.
አይ እንታው Turree turree baangatti yoo. Eh አዎ አከተፈሽ አንገት በዙሪያ ከኝን መላትስ eh eh.
አንገት በዙሪያ ከተፈሽ እኮ ሱሪ ባንገት አለ
Ecco turree baangatti ይሆናላ
አዎ አዎ
ከናፉ ቦሩ ወጭመረት ያሰብኔት ዋና ሙርቴስ ነው ሙርቴስን እ
ወልወት ተከስኮቹ ወይ
ታደድብኝ
ና አካስ ከባይማ አከመደረ አንተ ጫጉላን ረዳ
ጫጉላ
እ
ከተስፊ ጋር እኮ አይደለም እያወራ ያለው ከኢላሙ ጋር ነው
ኖ ኖ ገባኝ እኮ ብትመሲ ብልብሌ እና ብልብሌ እና ነው እንጀደበ
ማጀደን ጋፈጠደ
አከሚ በረኑማ እንጀታንከ በረኔ በረ ዱራ አይደ ሄሎ ሄሎ ሄሎ ሄሎ
ኦብሰ ጎረዶ
Oy, agoobsa maali kun iyyuu?
ኦብሰ ጎረዶ እንጀደ
Baraniin bara duraa akkamiin jettuun hin jedhe?
ባራኔን ባራ ዱራ አካሚን ለፈ ኡራ እንጀደ
Ee.
ለፈ ሞ ዶርበን ጀቱረ
Ee, dhaga'ee taarikii yonichaa?
አኖት ኒምደ
Ee.
አነት ኒምደ
Hai, olaalama galtu waanta. Ammasiitu morma buuseedhama moo isatu morma buuseedhama qoy.
ያው አካም በካት ነንን ጉራሺራ ቡረ መለ Oy, ኧረ፣ እ፣ እንታባትነ እንታባትነ ዝርት እ
Kanaafiyyo bahaa loonuu baatte walittiin
Tiigoote sitti aarte agarra.
waarra Sitti aarte.
haa ilka ነው እኔ ነኝ ያጠፋሁት
እና እንደዛ ነው። እስኪ በቃ ወይ እደውልለታለሁ አለ። እኔ እኔ እኮ ቢዚ እንዳላረጋቸው ብዬ ነው።
አኒስ ከንማፈን ያላጨልሴ
እ አተው በቃ ወሌ ወሌ ብልለታ ሳሜ ቀጥ ሰገንታ ሳሜ ሄሎ ሄሎ
ማም
ሰገንታ ሳሜ ቀጥ እንጂ
ሰዓት ወርበቴ ደጋ
አቀና
ስንት ሰዓት ነው የምትወጣው አንተ ከቢሮ
እኔማ አስራ ሁለት ሰዓት በር ይዘጋል። ከዛም በኋላ ያው እስከ ሀያ እስከ ምናምን እንጨርሳለን። ተኩል እወጣለሁ በቢሮ አስራ ሁለት ተኩል።
አቶ በቃ ደወል መራፉ
ወጣሁ፣ እሺ
እሺ እሺ